አብሮ ትን ቤት ቤት አብሮ ይስጠለን ብር ድሮ አድርግቼ ነበር አልገባልኝ።
እሺ አሁን በደወልክበት ቁጥር ነው።
አዎ
እሺ ቼክ ያደርጉታል። ሁለት ሺህ ሁለት ሺህ ብር ነው።
አዎ ሁለት ጊዜ
እሺ በሳንቲም ወደ ቴሌ ብራ ስልሳ ሶስት አስራ ስምንት አዎ ሰባ ሁለት ሰባ ሁለት።
ዘጠና አምስት አዎ ሀጂ ሙሳ
እሺ እሺ ሁለተኛውም ዜሮ ዘጠኝ ስልሳ ሶስት አስራ ስምንት ሰባ ሁለት ዘጠና አምስት አዎ ሁለቱም እንደዛ ነው።
እሺ ኮንፊርም አድርጌልሃለሁ።
እሺ